ቤት
ለምን አንድ withdraw ለማድረግ አድርጌ ነበር። confirm
እሺ፣ አሁን በደወልክበት ቁጥር ነው ሌላ ነው?
ይሄ ራሱ ነው።
እሺ
ሶስት ነው አራት ነው እኮ የነካ ነው።
አይ ልክ ነው እኮ አስር ሺህ ገብቶልሃል። አሁን አሁን የሚቀር አንዴ ሀያ አስር ሶስት ሺህ ሀያ ሶስት ሺህ
አሁን የሚቀር አስራ ሶስት ሺህ አስራ ሶስት ሺህ ነው። ኧረ እባክህ ያመላጠው ሰውዬ አይ መላጠት ነው ያለብን። እሱን ለማመን አማዞንማ አሁን እንትን አበገልበታል እኮ አቤት አውርዱም
አቤት እያለ አውርጅ
እ?
የሀገር ነው
እሺ ሁለት ሺህ አራት መቶ እና
እህ አንድ ሺህ አራት መቶ ከዛ አስር ሺህ ብር አይደል? ሁለት ቴሌ ብር አስራ ሁለት ሰባ ሁለት ዜሮ ሶስት አስራ ሶስት አ